ይመስለን ጊዜ የፈቅደኛ ባንኮች ልርዳት ነምበር ልንገርሽ፣ የቤቱን ቁጥር
እሺ ሀብት ማሽን ተበላሸ። ቁመው ነው ስራ እሺ ይንገሩኝ።
ዜሮ ዜሮ መስመር ላይ ነው።
ዜሮ ዜሮ ስድስት ሰላሳ ስድስት
ሰላሳ ስድስት
ስልሳ አራት ስልሳ ሶስት
ስልሳ አራት ስልሳ ሶስት ዜሮ ዘጠኝ
ሌሎ ተባኩት መስመር ላይ ጠብቁ።
ምን ይጠበሳል?
ሀሳቦትን ደግሞ እንደዚህ ቅሬታ እንዳለና እንደሚቆይቦት ደግሞ ሙሉውን ወደሚመለከተው ክፍል አስተላልፍልታለሁ። ሌላ የምረዳው ነገር ይኖራል?
መስመር ላይ ነው ደንበኛችን አዎ፣ አዎ።
ስለደወሉ እናመሰግናለን። ለአገልግሎት ያሉትን ሀሳብ ገልጸዋል።
የድርጅቱ ስም ምንድን ነው የሚባለው?
ምን ይጠበስ? ምን ይጠበስ ነው የሚለው?
okay ምን ይጠበስ ባርና ሬስቶራንት?
አዎ፣ አዎ አግኝቼዋለሁ። ሙሉ ስሞትን ይንገሩ።
ድራፍት ማሽኑ ቁሟል። እንደ ራሴ ጋሻ ብረት ነው ሲሆን አሁን ሴትዮዋ ማለት ነው ያወራችሁ በዚህ ስልክ ልመዝግብ ወይስ አዎ።
ሌላ የሚሰጡኝ ቁጥር?
መዝግቤ በዚህ ቅሬታና ድራፍት ማሽኑ ምንድን ነው የሆነቦት?
ማሽን ሙሉ በሙሉ ቁሟል። ስራ አይሰራም። ማቀዝቀዝማ ቁሟል። አይቀዳምም። ቁሟል።
ጭራሽ እየቀዳም አይደለም ማለት ነው።
አዎ።
እሺ አሁን መዝግቤ ወደ ጥገና ክፍል አስተላልፌያለሁ።
እሺ፣ urgent ነው። እሺ፣
አዎ እሺ ያሉኝ እንዳለ ሁላ መዝግቤ አስተላልፌያለሁ።
እሺ፣ በአንድ ሰዓት ውስጥ መጥቶ የጥገና አገልግሎት ይሰጣሉ።
እሺ።
ሌላ ምረዳት ነገር አለ?
ሌላ የለም። አመሰግናለሁ።
እሺ እኛም እናመሰግናለን። አገልግሎት ላይ ያሉትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ ሲቀምጡልን መልካም ቀን ይሆንልን።
ቢዘር ምናምን ይኖራል። ትልቅ ነው ብኛል ከዚህ በፊት አሁን ያለኝ